መስመር እዚህ ነው ያለ።
ጤና ይስጥልኝ Best Bet።
ከሸርኮቴ እሺ brother።
እሺ አንዴ ጠብቂኝ።
ደህና ናት? ደህና ናት። ምን አለበት?
ንገረኝ። እሺ አስራ ሁለት እ
አስራ ሁለት ሰላሳ ዘጠኝ እሺ እደውልልሃለሁ ወንድሜ።
ስልሳ ሰማንያ አምስት ስልሳ ሰማንያ አምስት አዎ
እሺ
ምን አለ?
እሺ በ በሁለት መቶ ብር ነው አይደለ ቤት ያረካው?
አዎ አዎ ዊን ዊን ነው። እሺ ዊን ቲኬት ነው።
እሺ አሸንፈዋል።
አንድ አዴዴ እሺ እሺ አንድ አዴዴ እሺ ንገረኝ።
አስራ ሁለት ሰላሳ ዘጠኝ
ኧረ እሺ።
ብቅ እንላለን ብራዘር።
ስልሳ አምስት ዜሮ አምስት ብቅ ስልሳ እንላለን።
አምስት ዜሮ አንድ ዜሮ አምስት አምስት ዜሮ አምስት እሺ ይሄኛውን ደግሞ በ- ይሄ በመቶ ብር ነው።
አዎ አንድ ጨዋታ ወጥቶብሃል። ይሄ
ማን የመጀመሪያው መጀመሪያ ላይ ያለው ጨዋታ ወጥቶብሃል።
ሎረንት የሚለው ነው አዎ አዎ፣ ሎረንት አዎ።
እሺ ትክክል። እሺ
እሺ መልካም ቀን።